ሰላም ሰላም፣ ጤና ይስጥልኝ ቤስት ወይ እግዚአብሔር ይመስገን። ምን ምን አልከኝ? በዚህ በቱ ምን ምን ልላክ?
ምን ነበረ
በዚህ በቱ አሰራም የማን ያንተ ነው?
እኔ ውሃ ምንድን ነው የሚልክ
ይጽፋል እንጂ ፕሮግራም አይመጣም፣ ጌም አይመጣም።
እኮ ኮኔክሽንህ ነው። ኮኔክሽንህን ሪፍሬሽ አድርገህ ሞክረው።
አ- አረ
አይ no ይሰራል፣ እዚህ በደንብ ማለት ነው። ስለዚህ አይ።
ድጋሜ ውጣና refresh አድርገህ connection ህን ድጋሜ ሞክረው። እሺ አ- አ- ሞከርኩት ሞከርኩት ግን እምቢ አለ።
አዎ፣ እሺ ወይ screenshot ላክልኝ ቴሌግራም ላይ ምን እንደሚልክ ሊልክ እስኪ
ምን ላክልኝ?
screenshot screenshot አድርገው ልክ ቤት ቤት ልትገባ ስትል የሚልህን አዎ ፎቶ አንስተህ ቴሌግራም ላይ ላክልኝ።
እሺ እሺ